ሄሎ
ሄሎ ጤና ይስጥልኝ።
ሰላም ጤና ይስጥልኝ። በምስኪው
okay፣ የክፍለ ሀገር ልጅ ነኝ። ከምንጭ አካባቢ እ ምን አሉ?
ከምንጭ አካባቢ ጃሞ ዞን ወደ አርባ ምንጭ አርባ ምንጭ። እሺ አዎ፣ ከዛ አካባቢ ሆኜ ነው እየሰማኋችሁ ያለሁኝ።
እሺ፣ እናመሰግናለን። አይ፣ አዎ፣ ይሽን የኢትዮጵያ ሙሉ እንትን ላይ ፌስቡክ ላይ ኢንስታግራም ላይ እና ቴሌ ቲክቶክ ላይ ሁላ ፎሎወር ለኝ
እናመሰግናለን ስለሚከታተሉ።
ኦኬ፣ አሁን እኔ ግቢ ተማሪ ነኝ።